ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳው?
ጤና ይስጥልኝ።
አብሮ ይስጥልን።
አ- አራት ሰዓት አካባቢ ከቴሌብር ወደ ወደ wallet መቶ ሀምሳ ብር አስገብቼ ነበር።
እሺ
እዛ profile ስገባ ግን wallet ስገባ ብር አልመጣም።
Okay። deposit አድርገው ነው በቴሌብር?
አዎ በቴሌብር deposit አድርጌ ነበር።
እሺ ቴሌብር ላይ transaction ኑን deposit ያደረጉበትን screenshot አድርገው ወደ እኛ አዎ።
በቴሌግራም የሚላኩልን ስልክ ቁጥር ልስጦት
okay እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ በዚህ screenshot አድርገው ይላኩ። የቴሌብር የላከልዎትን text ወይም ደግሞ transaction ኑ
ኦኬ እሺ እሺ